ሄሎ ሰላም ጤና ይስጥልኝ። ቤት ስፔስ ከለር ነኝ። እባክዎ ምን ልርዳዎ?
የሆነ ትኬት ቼክ ሳደርገው አላ ቡድኖችን አላሳይም አለኝ ያለፍኩት ማለት ነው።
እሺ ቼክ እንዳደረግልህ ከቸርኮት ንገረኝ። አንዴ አባት
አስራ አንድ እሺ አስራ አንድ አስራ አንድ ሀምሳ ሁለት አስራ አንድ ሀምሳ ሁለት ሀምሳ ሰባት አስራ አራት አስራ ዘጠኝ ሀምሳ ሰባት አስራ አራት
እሺ ዛሬ የሚከናወኑ ጨዋታዎች አሉት ነገና ዛሬ ከዛ ደግሞ በአስራ ሰባት እና በአስራ ዘጠኝ እንዲሁም በሀያ እና በሀያ ሁለት እና በሀያ ሶስትም ሌላ የቀሩ ጨዋታዎች አሉት አ፣
እሺ ምን ነበረ እንዳይል የፈለግከው አባት አሁን update ሆነዋል
ማለት ያለፉትን ጨዋታዎች እንዳለፍኳቸው ለማየት ነው።
ሁሉም አልፈዋል ከ void የሆነብህ ግን አንድ ጨዋታ አለ ወይም ደግሞ ተላልፎ የነበረ ጨዋታ
yeah፣ ከዛ ደግሞ በሀያ አራት ሰዓት ውስጥ ጠብቀህ ስላልተጫወቱ void የሆነ ወይም የወጣ ጨዋታ አለው እሺ።
የኒው ኦርሊንስ ሲቲ ኤኤፍሲ እና ከክሩሴድ ከክሩሴደርስ ጋር የነበረው ጨዋታ ማለት ነው አ፣ እሱን ነበረ ለማየት የፈለኩት።
እሱ void ሆኗል ወይም ደግሞ የ postponed ሆኖ ስለነበረ
ተዘዋውሮ ነው አዎ ተዘዋውሮ ስለነበረ ሀያ አራት ሰዓት በሀያ አራት ሰዓት ጨዋ- እ፣ ጊዜ ውስጥ አልተጫወቱም ነበረ ለዛ ነው እሺ፣ በቃ አመሰግናለሁ።
እሺ እኛም እናመሰግናለን እሺ መልካም ቀን ይሁንልን መልካም